አሊያም በሳፋሪኮም እናውራ።
ምን ነበር ያልሽኝ?
ባባ ቅድም ሊያወራ ፈልጎ እዮብም
ቅድም ብለሽ አልሰማሁሽም።
እ ቅድም ሊያወራ ሊያወሩ ፈልገው ተቋረጠ።
እነ ባባ ናቸው?
አዎ
እስኪ አሁን ስጪው።
ማው- ማውራት ፈልገው ነበረ።
ቆይ እሺ፣ በሳፋሪኮም ልደውል።